ጤና ይስጥልኝ ሁሉ ስፖርት ነው ባክህ የምንወደው
ባለፈው ባለፈው ጊዜ ደውዬ ነበር እና እናስተካክልልሃለን ምናምን ብላችሁኝ ነበር።
ምን ነበር ያልነውት?
ባለፈው ጊዜ withdraw ያደረኩት ከሁሉ ስፖርት account ኤ ወጥቷል፣
እም፣ ግን ወደ ቴሌብር አልገባልኝም እስካሁን።
screenshot ኡ ቴሌግራም ላይ ልከውልናል
screenshot ኡማ transaction ኡ በጭራሽ በቃ አይከፍትም እኮ ማይከፍተውን ስክሪን ልከውልናል።
የማይከፍተውም ልኬዋለሁ፣ ግን በቃ ምንም እስካሁን ምንም አይነት መፍትሄ ስልኮትን ይንገሩኝ፣ እ?
ስልኮትን ስልክ ቁጥሮትን ይንገሩኝ።
ይሄ የደወልኩበት ነው።
ቴሌግራም account ኦት የደወሉበት ነው።
አዎ
እሺ ጠብቆኝ አንድ ይመስላል ላይ ሌሎት ማን ነው? ዳጊ ነው።
አዎ